እንደ order ኡ እኔ አላስገባውም። በቃ እሱ ያውቀዋል። ባይገባ እውነት እኔ ደውዬ አስራ አንዱን እንዴት ነው የማስገባው? እሺ ብላለች። በቃ ራጌ እኮ እንዴት ነው የምገባው? አስራ ሶስት ኧረ ተኛው ልሽ ያስራ ይላከው
ሄሎ
ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከችፕችፕ ነበር የምደውልልዎት።
እሺ order አድርገው ነበር ለዛሬ የሚመጣ።
አዎ ይቅርታ በጣም መኪና ስለተበላሸብን ለነገ ልንልክሎት ነበረ።
ነገ ዛሬ ራሱ እኮ ሰራተኞቹ ሁሉ ወጥተዋል። staff ነበር ያዘዝነው ስራ ስድስት ተኩል ላይ ማለት ነው።
Okay ይቅርታ በጣም ስለዚህ ወይ ለሰኞ ላስተላልፍልዎ?
ለሰኞ ቢሆን ጥሩ። እሺ እሺ እሺ ይቅርታ በጣም ሀያ ሁለት ነው አይደል? ሀያ ሁለት መ- እንትን ቅዱስ ገብርኤል ሆስፒታል የሚመጣው ነው አይደለ?
አዎ አዎ አጠቃላይ ብዙ አስራ ሶስት order
አቮካዶ አዎ አዎ፣ አዎ።
የተለያዩ item ኦች የተለያየ item ኣ አዎ እሺ በቃ ለሰኞ ማለት ነው።
እሺ እሺ እናመሰግናለን መልካም ቀን